ሄሎ
ሄሎ፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን። ባለፈው እንትን ሰጥቻችሁ ነበር የሚወገድ ማሽን እሺ እና የጎን ቁጥሩ ንገረኝ ብለሽ ነበረ። በወቅቱ እጄ ላይ አልነበረም። ልንገርሽ አሁን እሺ ንገረኝ፣
ከፊት ሁለት ዜሮ
spelling ኡንም ንገረኝ።
PMA እሺ
ከፊት ሁለት ዜሮ አስራ ስምንት ሰማንያ ዘጠኝ
አስራ ስምንት ሰማንያ ዘጠኝ የሚወገድ ነው።
አዎ ቆየ። ደውል በዚህ ስልክ ደውል ብለውኝ ነበር። ቆየ።
እሺ check አድርጌ ላሳውቅ እሺ